Hold on.
ሄሎ
ሄሎ፣ ሰላም ነው?
እንዴት ነው?
ሄሎ፣ ይሰማል?
አዎ አዎ፣ ይሰማል።
ሄሎ፣
ሄሎ ሰላም ነው?
እንዴት ነው?
ይሰማል? አይሰማም?
ይሰማል።
አለን። እንዴት ነህ?
እንዴት ነው?
ሁሉ ሰላም?
እ?
እግዚአብሔር ይመስገን። ከስቲ ኤሌክትሪካል ናርክል ደውል ኤሌክትሪካል ባጃጅ እ፣ አዎ ማታ ሞክሬ ነበር።
ኮሚኒኬሽን አስቀምጣለን ነበር እና ባጃጅ እኮ ይሄ ኤሌክትሪክ ነው አይደለም? እ? ኤሌክትሪክ ነው።
አለ አለ አለ እ፣ ባላ አዎ፣ ስንት በኤሌክትሪክ ስንት- የሚሰራ።
ስንት ሰው የሚጭን ነው? ስንት ሰው የሚጭን ነው? ሄሎ
ሶስት ሰው እና ስንት ስድስት ሰው ሰው ያውቅ ብቻ ነው ነው?
ከሶስት እስከ አምስት ከሶስት እስከ ስንት አምስት ሰው ሰው እና የሚጭን ነው? እ?
ስድስት ሰው እና ሶስት ሰው አሀ ባላ ሶስት እና ሶስት ሰው ባለ እና ስድስት ስድስት ሰው ሰው
እሺ፣ ባለ ስድስቱ ስንት ነው?
አዎ ባለ ሶስት እና ባለ ስድስት ሰው ባለ ስድስቱ ዋጋ ስንት ባለ ነው?
ስድስቱ ዘጠኝ መቶ ሀያ ሺህ- ስልሳ ሺህ ብር
ዘጠኝ መቶ ዘጠኝ መቶ ስልሳ ሺህ ነው
ቻርጁ ምን ያህል ኪሎ ሜትር ነው የሚሰራው?
በኤሌክትሪክ ብቻ ነው የሚሰራው እኔ አሁን ክፍለ ሀገር ነኝ፣ ባል ባሌ ሮቤ።
ኦኬ ባለ ሄሎ።
ደጎሉት አዎ ባሌ ሮቤ ነኝ።
OK ባለ ከአዲስ አበባ መምጣት ይችላል
እቺ- እችላለሁ። አይ ዋጋ እንትን ካለ ሄሎ።
እንትኑን እ፣ ማምጣት እችላለሁ። አዎ አድራሻ የጋ ነው OK አዲስ አበባ እንትን እ?
ሐዋሳን በነገራችን ላይ ሐዋሳ እንትን branch አለን
ሐዋሳ አላችሁ?
ሐዋሳ ይቀርቦታል አ- ሐዋሳ branch አለን።
ይቀርበናል። አዎ የአዲስ አበባ ሐዋሳ የት ቦታ አለ?
ይቀርበኛል። እ?
አዎ ሐዋሳ ይቀርቦታል
አዎ እና እያለ እዛ branch ስላለ የ- የእሱ ቁጥር ስጦትና እ፣ አዎ branch አለን
እሺ የእሱ አሁን ቁጥር ስድስት ሰው ስጦትና እሱ የሚጭነው የሚያወሩት አሪፍ
ስድስት ሰው የሚጭነው እ።
እ፣ ፒ- አንዳንድ ፒስታ ላይ ቢወጣ ይችላል እ?
ፒስታ ጎማቸው በጣም ትልቅ ነው የቪትዝ የቪትዝ ጎማ አላቸው
ይሄ የማክሲማ የጭነቱን ጎማቸው ታውቃለህ? ጎማ normal ያን ወይም ያክላል።
ትልቅ ወይ ነው
ጎማ ትልቅ ነው።
አዎ ጎማው ትልቅ ነው የቪትዝ ጎማ ያክለው አሞርዛተር ሁለት ሁለተኛ ነው።
ደግሞ በ- አሜሪካን ከተደረገ ከመቶ እ።
እስከ መቶ ሀያ ኪሎ ሜትር ይሄዳል
አንድ በአንድ በአንድ ጊዜ ቻርጅ እ?
በአንድ ጊዜ ሁለት ነው ቻርጅ እስከ እ? ሄሎ መቶ እስከ መቶ ሀያ ኪሎ ሜትር ይሄዳል
በአንድ ከመቶ ጊዜ እስከ መቶ ቻርጅ ሀያ ኪሎ ሜትር ይሄዳል አይሰማም ጋሽ
አንዴ ቻርጅ ሲደረግ ሄሎ ማለት ነው።
አንድ hello አ፣ ከመቶ እስከ መቶ ሀያ ኪሎ ሜትር ይሄዳል
አ፣ በአንድ ጊዜ ቻርጅ ማለት ነው።
አዎ አንዴ ቻርጅ ሲደረግ ከመቶ እስከ መቶ ሀያ ኪሎ ሜትር ይሄዳል hello መንገድ ላይ ቢያስክልኝ ቻርጅ ያለበት ቦታ ቶሎ ይወስዳል አይሰማም አይደለም? ችግር የለው። ሄሎ አዎ
እሺ፣ reserve አለው charge መንገድ ላይ ምናልባት ቢያልቅብኝ እ?
አ- እንዴት መሰሎት አንዴ ለምሳሌ ቻርጅ ሲያደርጉ ማለት ነው
እሺ ያውቁታል አይደል መጠኑ እስከ መቶ ሀያ ኪሎ ምኑ ሜትር ወይም መቶ ኪሎ ሜትር ይሄዱታል አንዴ ቻርጅ ካደረጉ
አ መቶ ግን ምናምን ያው ድጋሚ ቻርጅ ያደርጋሉ።
አዎ አዎ ማታ ድጋሚ ላይ ቻርጅ ማድረግ ይችላሉ። እዛ
አይደለ ማታ ላይ እና በቆጣሪ ቤት ውስጥ ቆጣሪ ቤ- በቤት ውስጥ የሚደረግ በቆጣሪ
አዎ ያው ከሶኬት ነው ከ direct ከቆጣሪ ነው የሚደረገው hello ይደረጋል።
እ?
ልክ ለምሳ- ለምሳሌ መ- የምጣድ አለ የኤሌክትሪክ ምጣድ
ጉልበት power ይፈልጋል ሄሎ ፓወር ይፈልጋል ቻርጀሩ
normal ነው normal አይፈልግም normal ነው። ብዙም እንደ ሌሎቹ እንትን እንደ ኤሌክትሪክ ምጣድ ምናምን ፓወር አይፈልግም አዎ የቴሌቪዥኑ ይሆናል ኖርማል ነው።
ያ ሶኬት ቴሌቪዥን ላይ የምትሰካው እንደ አዎ ቴሌቪዥን አዎ ሲቪል ፌዙት አዎ አዎ ይሆናል አዎ ይሆናል ይሆናል አይ- በሱ መሰካት ይቻላል።
አይደለም
አዎ በሱ መሰካት ይቻላል። ሁለተኛ እ ደግሞ ፋ- ፋስት ቻርጀር ስለሚገጠም አሁን ወደ ክልሎች ላይ እ በሱን መጠቀም ይቻላል፣ ወዲያው ሙሉ ማለት ነው። ሁለተኛ እሺ ደግሞ ከ- በቤት ውስጥ ቻርጅ ማድረግ ይቻላል።
እሺ ከዛ ውጪ በጭነት ይሳለ በጭነት እንደዛ አይነቱ ነው
ውይ በጭነት የለም ማለት ነው።
በቃ አሁን ላይ ሐዋሳ ስልኩን እንትን አድርገኝ እንትን አድርገኝ ስልኩን በ message ላክልኝና በቃ ሐዋሳ ነው የሚቀርበኝ።
በቃ ሐዋሳ የሐዋሳ branch ስላለ የሰውየው ቁጥር ልክልካለሁ።
ስልኩን በ message ላክልኝ በቃ የእሱን።
እሺ እልካለሁ። እሺ እሺ ጋሽ እሺ እሺ
እሺ ደህና ሁኑ። እሺ